ሁሉ ነው የሚረበኝ። ግን እውጭ ሰላም እንዴት ነህ?
እንዴት ነሽ? ነው አለሁ።
አለን አለን።
ምን ንብረን ነኝ ነበር አልከኝ? እ
አ፣ ንብረን ነኝ አ?
አዎ።
ያልኩሽ እንትን ነው። ይኸውልሽ ቲቪው አሁን ደግሞ መ- አልከፍትም አለ መልሶ እሺ የእንትኑ ማለት ነው የቲቪው ሐምራይ ሐምራይ መቶ ሀምሳ ስምንት የሚለው ነው መቶ ሰባ ስምንት ማለት ነው።
መቶ ሰባ ስምንት አሁን አ፣ ከዛ ደግሞ cashier ኡ ደግሞ በቃ አይቆርጥም። በቃ ዝም ብሎ load ነው የሚያደርገው። ከዛ ይሄ ነው በመሀል አሁን ደግሞ የ- የሆነ የስፖርት ያወጣህበት ነው ወይስ
እ? እ?
ይሄ ትኬት ላክልኝ እንደዚህ ሆነ ስትለኝ IT ዎችን አናግራቸዋለሁ።
አ የሆነ እንትን ብዙ ዙር ዝም ብሎ ያመጣል ያልኩሽ።
እ
አዎ እሱ አሁን የእንትኑ Keno ነው።
እሺ እ፣ event I- ጨዋታ ይደጋግማል ያልከኝ event ID ይመሳሰላል እንዴ?
event አንዳንድ- ID ው አሁን እንትን ነው እ- መ- መዘጋ ፎቶ ላኪልኝ ስላት እንደዚህ አዎ።
ደግሞ ሆነ ብላ እ፣ ልክ ሲከፍት ያለው ጽሑፍ የለም ከዚህ እስከዚህ አዎ።
ሰዓት ነው የሚከፍተው ምናምን የሚለው እም።
እሱ እሱ ብቻ ነው አሁን የሚመጣው ማለት ነው።
እሺ በቃ ብቻ የሆነ AnyDesk ዝብርቅርቅ AnyDesk ማለት ነው ለ IT ዎች ልክ- ልክ ላክላቸው። እሺ በዚህኛው ሳይሆን የቲ- አ፣ ለ IT ዎች የ WhatsApp ላይ አ፣ ቴሌግራም ላይ ቴሌግ የ Telegram IT አለህ አይደለ?
አ፣ ቴሌግራም አ፣ account አቸው በሱ እሱን ላክላቸው። እሺ የ cashier ውን ነው የ cashier ውን ነው ወይስ የእንትኑ የ cashier ኡን የቲቪውን አይ የካ የ cashier ኡን የሚቆርጡበትን አዎ፣ እሺ ወረቀቱን check ያደረጉት የቲቪው መጀመሪያ ወረቀቱን እሺ check ያደረጉትና ከዛ check እናደርገዋለን እኛ
እ፣ የቲቪውንም ያስተካክልልናል። አዎ
እሺ በቃ እሺ መጀመሪያ IT ዎችን ላናግራቸው ከዛ በኋላ እናንተን ላናግራችሁ አዎ ያው የቲቪውን አጠገቤ ነው ያለው። AnyDesk አ፣ ይላክልኝ ብሎኛል። እሺ እሺ ያይልሃል።
እሺ እሺ እሺ እሺ እሺ